እንዴት ነህ? ትንሽ ቤት
አንድ ኮድ ልንገርሽ ይለናል።
እሺ
ዘጠና ዘጠኝ እሺ ስንት? ሄሎ
ሁለት ዘጠና ዘጠኝ ሰባ ሁለት ነው።
አዎ እሺ ስድስት ሰባ አራት ስድስት ሰባ አራት አዎ
ይቅርታ እሺ አንዴ የመቼ ትኬት ነው አባ?
የትናንት
ዘጠና ዘጠኝ ሰባ ሁለት ስድስት ሰባ አራት ነው ያልከኝ አይደለ?
አዎ
እሺ ጠብቀኝ አንዴ።
እሺ
ሄሎ አቤት አንዴ አይቼ መልሼ እደውላለሁ። እሺ አባ ትንሽ አስቸግሮኝ ነው connection።
እሺ፣ እሺ።
እሺ
ሌላ ልንገርሽ እንዴ ወይስ connection ኑ ነው?
ቆይ connection ኑ ነው ልደውልልህና አንዴ ከዛ ት- ትነግረኛለህ። እሺ